hello
ጤና ይስጥልኝ።
እንዴት ነሽ? ሰላም ነሽ እህትዬ?
ሰላም፣ ምን ልርዳዎት?
እ እንትን ነበረን US embassy ነበር credit እናንተ ጋር ነበረን።
ምን አሉኝ?
US embassy credit ነበረን እናንተ ጋር እሺ፣ እና ሌላ ቦታ MRI ታዞልኝ ነበር እና መጥቼ እናንተ ጋር MRI ማሰራት እችላለሁ?
ሌላ ቦታ ታዞልኝ ነበር።
MRI ሌላ ቦታ ታዞልኝ ነበር እና እናንተ ጋር መጥቼ MRI ውን ለማሰራት ነበር በ credit እ ይቻላል?
እስኪ check ላድርግለዎት፣ መልሼ እደውልለዎት።
እሺ ደውዪልኝ እሺ።